Hello ጤና ይስጥልን ቤተሰቤት ረዴት ነኝ።
ሰላም ነሽ?
ሰላም ወንድሜ እንዴት ነህ?
አለን አለን።
እሺ ምን request ነበር?
እንትን ብዬ ነበር እስካሁን approve አልተደረገም።
እሺ ስ- ንገረኝ ስልክህን።
ዘጠኝ አስራ አንድ እሺ ስልሳ አራት ዘጠና ዘጠኝ ሀያ ሰባት ስልሳ አራት ዘጠና ዘጠኝ ሀያ ሰባት
መቼ ነው?
ትላንትና
ሀያ አንድ ሺህ ብር ነው።
አዎ አዎ
አሁን check አድርገው እሺ ገብቶላል።
Okay thank you።
እሺ፣ እሺ።